ጤና ይስጥልኝ ድሮጋ ዋኮቱ ብሎት ነው።
እማ surgical እቃ ላ- ለመጠየቅ ነበረ።
ምን እቃ ምን አይነት?
ላንብብልሽ።
እሺ ንገሪ።
three point five ml cortical screw number sixteen
cortical screw ን sixty ነው sixteen አስራ ስድስት ነው። እሺ እና three point five cortical screw ደግሞ eighteen number eighteen
አስራ ስድስት ያልሽኝ የምኑን ነው?
cortical screw
አስራ ስምንት ያልሽኝስ?
እሱም cortical screw ነው የሚለው ሁለቱም ሁለቱም አዎ okay። እስኪ እሺ check ላድርግልሽ አንዴ። ባልሽኝ ቁጥር አለ three point five ግን አስራ ስምንትም አስራ ስድስትም ፎቶ አንስተሽ ቴሌግራም ላይ ብትልኪልኝ ይመችሻል?
በየትኛው ቁጥር ላክል?